ይመለስ ሄሎ
ሄሎ ጤና ይስጥልኝ።
መዝገብ ቤት ለመመዝገብ ፈልገን ነበር።
እሺ የት አካባቢ ነው?
እኛ እየጥና ነን።
okay እሺ ይቻላል።
እ ቅዳሜና እሑድ ቢሮ መምጣት ይችል ይሆን? ቢሮ መምጣት ይችል ይሆን?
ልደታ የት አካባቢ ነው?
እ?
ልደታ እ፣ ልደታ ቤቱ ይመጣል?
መርካቶ ልደታ የሚል ሰማን ነበረ።
አዎ ልደታ መርካቶ ገበያ ማዕከሉ
አሃ መርካቶ ነው እንደ ኃይሌ እንትን ነው አይ ልደታ ልደታ ልደታ
ልደታ ቤተክርስቲያኑ ጋር
ልደታ ፍርድ ቤቱ አለ አይደለ?
አዎ
እሱ ፊት
እሺ ስሞትም አልበል ምን አለ ስሞትም አልበል
እኔ ያው ለወይዘሮ እ-
ሄሎ ሄሎ ምን አሉኝ?
አቶ አቶ ሚካኤል ዝመልን
ሚካኤል
ሚካኤል ሚካኤል
ሚካኤል እሺ እ፣ መቼ ይላሉ ታዲያ? ዛሬ ይችላሉ?
ታሳይናላችሁ
አዎ እናዩታለን። ነገ ይችላሉ?
የመንግስት የለሆነ Hello እናንተ ነኝ አሉኝ?
እኔ okay ነገ መምጣት ይችላሉ?
ነገማ ሁለት ሰዓት አካባቢ
በቃ ጠዋት ደውልሎታለሁ። እሺ በዚህ ስልክ ደውልሎት አይደለ?
አዎ ይሄ የኔ ነው የራሴ Hello ነው አቤት በቃ በዚህ ጠዋት ደውልታለሁ።
እሺ አመሰግናለሁ